ወዴት እየወረሰ ነው? ና ና ና ሆሚ
አቤት
ሄሎ፣
አ እንዴት ነው?
ደህና ነኝ።
ደህና ነህ?
እግዚአብሔር ይመስገን።
እ ምንድን ነው ትናንትና ደግሞ ስልክ አታነሳም?
ኧረ አንተ ወይዬ ደውያለሁ። እንትን ነው መስመር ተይዟል ተይዟል።
ተይዞ ነው ማታ እ ሁለት ሰዓት ከአርባ ምናምን አካባቢ እና እና እኔ ጋር ውዬ ነበር
እ እሺ
እ እና ሰ-
አለ ነው። ምን ምን ፈልገኝ ነው
እ?
ፈልገኝ ነው?
አዎ፣ አይ እና እኔን ነይ በላት ስልህ ነበር የደወልኩት እኔ ጋር እንድትመጣ አብራኝ እንድትመጣ እሺ ትል ትመክራለህ።
እሺ ትል ብለህ ነው ሞክር። እሺ ትል ብለህ ነው እሷ ምን
ምከራት ነው ኧረ እ
ምከራት
አይ ብያታለሁ። ባለፈው እሺ አትልም እንዲህ አለች። እኔን ራሷ ነው ለምን ምን ያደርግልሻል ጥለሽ አትሄጂም ወይ ሃይማኖት ስ ቤቱ እንዲያደርጎ ምናምን አልኳት።
እ ስላት ኧረ እኔ አይ ኧረ ተወኝ እዚህ ነው የሚሻለኝ ሰው ላይ ለምን አስቸግራለሁ ምናምን እያለች እንዲህ አለች። በቃ
በደንብ አናግራትና
አዎ፣ የት ነው አሁን?
እዚህ ብትኖር ጥሩ ነው። ምንም የሚጎልባት ነገር የለም።
አዎ ምን እሱማ ምን እንኳን አንተ ለሌላ እየተረፍክ አይደል እኮ ለእናትህ
ጥሩ ነገር አስማ በእናትህ እኔም ዝም ብዬ እዛ እ፣ ጥሩ አይደለም ያለችበት
አዎ፣ አንድ ኳስ አሁን
እ፣ እና ዝም ብሎ ያም ይህም ስለሚል ነገር ስለሚቆሰቁስ
እስኪ ለማንኛውም ደውላታለሁ። አንተም ደዋውል።
አሳምንልኝ በእናትህ።
እሺ በቃ በተረፈ ሰላም ናችሁ?
ደህና ነን፣ ደህና ነን። ሰላም እሺ ምን እየሰራ ነው? አሀ ለካ ከረምላ ነሽ።
ከረ- ከረምቡላ እየሰራ እ፣ አየሁ እኮ አገኘሁ። እንበልሽ አ፣ ምን ምን እንሰራለን እ፣ ውጊያ ልክ ነው እንዴ?
ቦዘኔ ያረጋቸው አይደል?
እ፣
እንበልሽ
በርቺ በርቺ።
እሺ ቻው